ጠብታ አምቡላንስ ጤና ይስጥልኝ እመቤት።
አብረን ይስጥልን።
ሰላም ነው አለን ደህና።
እባክሽ አምቡላንስ ፈልጌ ነበር።
ከየት ወዴት ነበር?
እ እዚህ ላንሴት ነው የምንሄደው። የቱ ጋር መሰለሽ? በዚህ በሲስተርስ ሆቴል አለ አይደለ? እናንተ አካባቢ ነን።
አምቡላንሶች ስራ ላይ ናቸው፣ ትንሽ ይቆዩብሻል።
ምን ያህል ደቂቃ?
ቢያንስ አንድ አርባ ደቂቃ emergency ስላ- ስራ ስለወጡ
አዎ የለም።
emerge- አዎ አሁን እጃችን ላይ የለም።
በስተማ በቃሽ።
እሺ ሌላ አምቡላንስ ትጠቁምኛለሽ?
እ ዘጠኝ ሰላሳ ዘጠኝ ወይ ስቲል ሞክሪላቸው።
ዘጠኝ ሰላሳ ዘጠኝ አዎ እሺ እሺ